በኢትዮጵያ የደንኛ ባንክ ነው።
ማሽን ድጋሚ ለማስመዝገብ ነው።
እሺ፣ አልተሰራልኝም።
አስመዝግበው ነበር በፊት አዎ ሳሬም የሚባል ቤት
እ፣ ወይ የደወሉበት ስልክ ይንገሩኝ። እኛ ጋር አይ።
አስመዝግበውትን ቁጥር እናንተ ጋር ተመዝግቦ መተው ትናላ ኢትስ ኦኬ። ግን ድጋሚ አስመዝግቢልኝ፣ ችግር የለም። ሳሬም የሊደር ኮድ ልንገርሽ
leader code ሳይሆን TIN number እ።
ይንገሩኝ። TIN number ይንገሩኝ።
TIN number የሪው ማለት ነው።
አዎ የድርጅቱ
እሺ አንዴ TIN number ሁለት ዜሮ
ሁለት ዜሮ ሰባ አንድ
ሰባ አንድ ስልሳ
ስልሳ
አስር ሰባ ሁለት አስር ሰባ ሁለት እባክዎት መስመር ላይ ይጠብቋል። መስመር ላይ ነው ደንበኛ ነው።
አ ሳሬም ባርና ሬስቶራንት ነው።
አዎ
እሺ፣ ሙሉ ስሞችን ይንገሩኝ። የእርስዎን ሳይሆን የደንበኛውን ይንገሩኝ።
ድጋፉ ኪዳኔ
ማን ኪዳን ያለ ድጋፉ ኪዳኔ እሺ